አቤት
order የ customer ስልክ ሀያ ስምንት ሰባ ስድስት ሀያ ስምንት ሰባ ስድስት እሺ ቆይ እሺ ልጅ አለም አቤት ዜሮ ዘጠኝ እ
ዜሮ ዜሮ እ ሰላሳ
እ ዜሮ ስምንት እ ሰባ ሶስት ሰባ ሰባ ሶስት ሰባ ሶስት እሺ pin አድርጊልኛ ከካሳንቺስ ነው የምሄደው በእናትሽ እሺ እሺ አባ